Senaste Olympic Skidföreningen, vad kommer det att ta? Ja. እ?
አሸርኮ እንትን ቦነስ ፈለስ ቦነስ ፈልጌ ነበር።
ቦነስ እሺ፣ ቦነስ እሺ፣ አትሌቲክስ ኮዱን ንገረኝ።
አሸርኮድ አስራ አንድ አስራ አንድ እሺ፣
ሰላሳ ሰባት ሰላሳ ሰባት እሺ፣ ዜሮ ስምንት እህ
ስልሳ ዘጠኝ
Hello፣ ወይ በሁለት ጨዋታ ነው እሺ የወጣው። ለውስጥ ነው ትኬቱ።
ቡ- ሁለት ጨዋታ ነው።
አዎ፣ ሁለት ጨዋታ ነው የወጣው። የትኛው እንደሆነ ልንገርህ?
ማና ማን ነው? ማና ማን ነው?
እ፣ ኤቨርተን ከቼልሲ ነው።
እሺ ዙሪክ ከሉዘር ነው የሚለው።
ሙኒክ ዙሪክ ከሉዘር
እ፣ እሺ እሱ ሁለቱ እሺ።
ናቸው ቀይ የሆኑት።
እሺ። ሙኒክ ወድቆ ነው። እሺ በቃ thank እሺ፣ እሺ፣ እኔም አመሰግናለሁ። መልካም ቀን።
እሺ አመሰግናለሁ።